ሰላም ጤና ይስጥልኝ። ቤት ቤት ከራነኝ እባክዎ ምን ላድርገው?
ትናንትና እንትን ምንድን ነበረ ዊዞ አድርጌ ነበረ ሁለት ሺህ ብር እና እንትን አለኝ limit ደርሷል ብለው
okay እሺ።
pending አለ ግን አልገባም። check አድርጌ
መቼ ነው እንትን ያልከው? አባት ትናንት ነው።
ማለት ነው።
እሺ ይሄን የደወልክበት ነው ስልክ ቁጥሩ?
አ
እሺ እሺ ስንት ብር ነበር አባ?
ሁለት ሺህ ብር ሁለት ሺህ ብር።
አ
እሺ አስራ አንድ አርባ ዘጠና ስድስት ሰባ አንድ ወደሚገኝ 71 ተመሳሳይ ቴሌብር account ነው አይደል?
አ
እሺ hello hello እሺ ከቤት ቤት account ወጪ ተደርጎ ወደ ቴሌብር account ገቢ ተደርጓል። እሺ ብሩን ቀነስና ቴሌብር ግን አልገባም።
ገብቶልሃል። አሁን ገባልህ እያልኩ እኮ ነው።
አሁን የገባው okay ገባ። እሺ፣ እሺ እናቴ እሺ thank እኛም እናመሰግናለን። መልካም ምሽት ይሆናል።
እሺ